ጤና ይስጥልኝ የቴስት ትሪ ማዕከል ባክዎ ምን ልርዳዎት? ሄሎ ሄሎ ሰላም ምን ልርዳዎት?
ሰላም ነው።
አለን ይመስገን።
እ፣ ዱባይ ለመሄድ ነበር ለመቼ ነበር የፈለጉት?
የፈለግኩት አሁን አልወሰንኩኝም። መረጃ ለመጠየቅ ነው።
እሺ ምን ልርዳዎት? መረጃ ሄሎ ሄሎ ሄሎ ይሰማል?